ሄሎ ሄሎ ጤና ይስጥልኝ።
ደህና እግዚአብሔር ይመስገን።
ከቺፕቺፕ ነበር የምንደውልዎት።
እሺ finger ብስኩት እና apple order አድርገውን ነበር።
አዎ እ ነገ የት እንላክልዎት? location ነገ መረከብ ይችላሉ አይደል?
አዎ ነገ እንረከበዋለን። ትራኮን ታወር አሁን እኮ ደውለሽ ነበር ረስተሽው ነው?
Okay ተደውሎልዎት ነበር አሁን?
አዎ ድምፅሽ እማራ አንቺ ነሽ?
እሺ ይቅርታ በጣም እሺ ደውለሽልኝ ትራኮን ብዬሽ ነበር።
እሺ ትራኮን ታወር እሺ አካባቢ።
እሺ ነገ እንልክልዎታለን። መልካም ነገ።
ምሽት።
እሺ አደራ አትሉን ግን የተበላሸ እንዳትልኩ እሺ።
አይ እ እኔ ጥሩ product ሰዎቹ- ነው የምንልከው፣ fresh ነው።
በቃ group ኡም እ፣ በእኔ እንትን ስላልኳቸው አዎ፣ እ፣ ከተበላሸ እንመልሰዋለን እርግጠኛ ነሽ ወይ ምናምን ስላሉኝ ችግር አደራ።
የለውም። እሺ እሺ፣ እናመሰግናለን።
እሺ፣ መልካም ችግር ምሽት።
የለም።